hello፣ ጤና ይስጥልን Best Bet
ሰላም ነው አለን አለን። ሰላም ነው አለ እንትን ነው ኦንላይን መድቤ balance እያለ አልቆርጥም ይለኛል። ጨዋታ አልጨመረም ግን
balance መድቤ ምን ይለኛል?
online online እንትን deposit አድርጌበት እሺ
በሄሌ ብር ማለት ነው balance ኡ አለ ግን እዛ ላይ balance የለም ይለኛል።
okay፣ አልገባልህም ነው deposit አድርገሃል ግን ብሩ አልገባልህም ነው።
ብሩ አለ ግን አይመድብም በቂ አይደለም ይለኛል።
okay፣ ወደ game ኡ ላይ ገብተህ ለመመደብ ነው የማይመደብ? ስንት ብር ነው አዎ ያለህ?
እምቢ አለ። ሰላሳ ብር አስገብቼ ገብቶበታል።
እኮ በአስር ብር ነው እንዲህ እየመደብክ ያለው?
አዎ አይ በአስር ብር አይቻልም፣ ከሀያ ብር ነው የሚጀምረው። እሺ መደብ okay ከሀያ ብር ነው ከሀያ ብር ነው የሚጀምረው።
እሺ ገባሽ። እም